Hello እንዴት ዋልሽ?
እግዚአብሔር ይመስገን።
ምደውለው ከዊፕላስ የሚባል ድርጅት ነው።
እሺ ዊፕላስ አንድ application develop አድርጓል እና እዛ ውስጥ የተለያየ ከሀምሳ በላይ store ኦች አሉት። አንደኛው እንደናንተ የፈርኒቸር የሚሸጡ ነው እና እዛ ላይ እና ትመዘገቡና ሱቃችሁንም promote እንድታረጉ እንድትገበያዩበት ማለት ነው። እና እየመዘገብን ነው አሁን በነፃ ምዝ- ምንም ክፍያ የለውም።
ኦ፣ እሺ እና እዛ ላይ መመዝገብ ከፈለግሽ link ላክልሽ እና app ኡን አውርደሽ እንድትመዘገቢ ነበር።
በቃ አሪፍ ላኪልኝ። እሺ እሺ ልክልሻለሁ። አመሰግናለሁ።
እሺ